Hello አቤት፣ ሰላም ነው?
ሰላም ጤና ይስጥልኝ።
የእግዚአብሔር ግሩም translation
አዎ፣ ይሉ ግሩም translation
ማን ነው?
ከ We Plus Solution ድርጅት ነው የምደውልልህ።
እሺ፣ We Plus Solution provider application ላይ አገልግሎት ለመስጠት ተመዝግበው ነበረ። እ፣ አሁን ላይ አገልግሎት መስጠት ስለጀመርንን ያለምንም ወጪ ከተጠቅ- ከተጠቃሚዎቹ እና ከደንበኞቹ ጋር መገናኘት እንደሚችሉ ልንነግሮት ነው የደወልኩት።
እሺ፣ እ፣ ከዛ በተጨማሪ We Plus Solution user የሚል መተግበሪያ ያለን እሱን አውርደ የምትሰጣቸውን አገልግሎቶች መመልከት ትችላለህ። እንዲሁም application ኖች ላይ የተለያዩ ከአርባ አራት በላይ አገልግሎቶች እንዲሁም የትራንስፖርት እና ከሶስት መቶ አርባ ዘጠኝ በላይ game ኦችን ማግኘት ትችላለህ።
እሺ።
እሺ እናመሰግናለን። መልካም ቀን ይሆናል።